ልጅ ኢትዮጵያ ራሂል ላይ እባክዎት የምንለካት
እንትን draft machine የሚያጥብ ልጅ አልመጣልንም።
ድምፆትን ይቆረጣል። አሁን ይሰማኛል።
draft machine የሚያጥብ ልጅ ከሀያ ቀን በላይ ሆነው መቶ አያውቅምና ቃናው ተቀይሮ customer ኦች ቅሬታ እያቀረቡ ነው።
እሺ፣ ቲና አንዴ ቁጥሮቱን ይንገሪ።
ምናሴ ቲና አንበሮቱን ይንገሪ።
የስ ዜሮ ዜሮ አርባ ሁለት ዜሮ ዜሮ አርባ ሁለት ስልሳ አራት እሺ፣
ይቅርታ አስራ ስምንት ዘጠና ስድስት
አስራ ስምንት ዘጠና ስድስት
ዴቭ ግሮሰሪ ነው የሚለው
ምን አልሽኝ?
ዴቭ ግሮሰሪ ነው የሚለው
አዎ ዴቭ ጃምቦ ወይም ግሮሰሪ አዎ።
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ።
መቼ ነበር የተጸዳው?
ሀያ ቀን አልፎታል። እስከዛም በየአስራ አምስት ቀኑ ይመጣ ነበረ።
ቀኑን በደንብ ያስታውሱታል? ቀኑን ቢነግሩኝ።
እም፣ ቀኑን አሁን ግሮሰሪ ውስጥ አይደለም ወጣ ብያለሁኝ እና ቀኑን ትክክለኛው ነው ግን በደንብ ሀያ ቀን አልፎታል።
ያው ዴቱ ግን መናገር ግዴታ ነው። ደንበኛችን ቀኑን የያዙትና ይደውሉ።
ስገባ ወደ እዛ ደውላል።
እሺ፣ ስለደወሉ እናመሰግናለን። ለመስጠት እንግዲህ ያለትን ሀሳብ አስተያየቷን ከሚሰሙ ድምጽ በኋላ